ሄሎ ወይ
ብር ዊዝድሮ አድርጌ ሆነም አርጋ ባገኛል።
እሺ፣ በዚህ ቁጥር ነው ቤት ቤተ። እሺ፣ አሁን የደወልክልኝ ነው?
ሌላም ብር አውጥቼ እንትን አለኝ ሁለት ሺህ ምናምን ቤት እያረኩ hello ወይ ሁለት ሺህ ሰላሳ ስምንት ብር አ እሺ፣ confirm አድርጌልሃለሁ። ገብቷል። አሁን message ይገባል።